ጤና ይስጥልን። ቃል ኪዳን ከቤት ምንደርደው
እንትን ነበር ቢስፖርት ትኬት ቆርጬ ኦንላይን እሺ ሁለቱም ሁለት ቲኬቶች ናቸው እና እሺ እያንዳንዳቸው አንዳንድ ጨዋታ ነው የሚያደርጉት።
ምንድን ነው ያደረጉት?
አንዳንድ ጨዋታ ነው ያጣሁት እሺ እና አጠቃላይ ኦዱ ስንት ነው?
እ?
አጠቃላይ ኦዱ ወደ ኋላ ተመልሼ ቼክ ላድርገው።
እሺ አጠቃላይ ኦዱ ሎስት ለሆነው ጨዋታ ኦድ ሲካፈል ከሀያ በላይ ከመጣ ቦነስ ይኖረዋል። ፋሽን ሀያ በላይ ኮዱን ከያዙት ይንገሩኝና ቼክ እናድርገው።
አ፣ በዚሁ በዚሁ መ- ሜሴጅ መላክ አይቻልም። በዚሁ
ቴሌግራም ላይ መላክ ይችላሉ። በዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ላይ መላክ ይችላሉ።
ኦኬ፣ ቆይ ስልክ ሆነ ስልክሽን ሊያዘው እስኪ አንዴ
ዜሮ ዘጠኝ ዜሮ ሶስት
አንዴ ስክሪፕት ተሰጠኝ። ጋሽ ታገሽ ይቅርታና ችግር የለም
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት thank you። በዚህ በቃ text አድርግልሽና ላክልን። እሺ እሺ፣ እሺ፣ thank you። አመሰግናለሁ።
እሺ፣ መልካም ቀን። እሺ